ጤና ይስጥልኝ የኢትዮጵያ ሄደን እባክዎ ምንድን ነው?
ኧረ ጠዋት አስመዝግቤ ነበረ ድራፍት አስቸግሮኛል ብዬ አልመጡልኝም።
እሺ ደንበኛችን በዚህ ስልክ ቁጥር ነበር ያስመዘገቡት?
በዚህ ቁጥር አዎ።
እሺ አንድ ጊዜ ልዩነት መስመር ላይ ለምሳሌ እባክዎ እሺ ደንበኛችን ጤና አዳም ግሮሰሪ ነው የእርስዎ?
አዎ
አ- አልመጣልዎትም technician እስካሁን?
እስካሁን አልመጣም። በእናትሽ በጣም አስቸግሮኛል።
እሺ ደንበኛችን በጣም ይቅርታ ስለተፈጠረው ችግር እ፣ ያው ለሚመለከተው ክፍል ተላልፏል። እኔ ግን ደግሜ ያስተላልፍላቸው በአስቸኳይ የሚታስበው እሺ ደንበኛችን ሌላ የምንረዳዎት ነገር አለ?
ሰላም ዋይ እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያለ ሀሳብ አስተያየት ከሚሰሙት በኋላ ያስቀምጡ። መልካም ቀን